ኃይሌ ገብረስላሴን ጉዳይ አናባላለሁ እባክዎ ምን ልርዳዎ?
hello
ኃይሌ ጤና ይስጥልኝ ጉዳይ
አቤት የሆነ የተለያየ ስራ ምናምን ፈልጌ ነበር
እሺ ሙሉ ስሞትን ይንገሩኝ
አንዋር አንዋር ሌገሶ አለሙ ይባላል
አንዋር
አ
የአባቶትን ስም ይንገሩኝ
ሌገሶ
እሺ እድሜዎት ስንት ነው
ሀያ ሰም- ሀያ ስምንት
እሺ የት አካባቢ ነው የሚኖሩት
ወረዳውን ነው ቀበሌው ወይስ ዞን?
አይ አካባቢውን ይንገሩኝ ስም
ዳጨ ጊስላ ይባላል።
ከአዲስ አበባ ውጪ ነው
አዎ
አዎ እንዴት መሰለዎት አሁን የእኛ መተግበሪያ እየሰራለው አዲስ አበባ ውስጥ አዎ።
ብቻ ነው እና ከአዲስ አበባ ውጪ እስካሁን ድረስ
እ የስራ ጥሪ እየ- የለምና
እ እርስዎ ወይ ወደ አዲስ አበባ የመምጣት እድል ካገኙ ወይንም ደግሞ እኛ ወደ ከተሞች በምንጀምር ጊዜ መመዝገብ ይችላሉ።
እሺ እሺ እሺ መልካም ቀን የሚሉት አኗር እሺ እሺ ደህና ሁኑ።